ወይ order number ስልሳ ዘጠኝ ሀያ ሰባት
ስንት አልከኝ?
ስልሳ ዘጠኝ ሀያ ሰባት ስልሳ ዘጠኝ ሀያ ሰባት ምን ሆነብህ?
የዝናብ አላበራችሁልንም። ዝናብ የት እየዘነበ አካባቢ ነው? የት አካባቢ ነው?
ላፍቶ ላፍቶ።
ለራችሁ ንገሩ።
OK እኮ ይሄ አይጨመርም። ቪዲዮን ቴሌግራም
እንደዛ ማድረግ ትችላለህ።
ለዚህ አይፋይ ፋይዳ የለውም ማለት ነው ለዚህኛው order
እሱን እጠይቃለሁ አልኩህ። ስምህ ማነው? ሰለሞን።
ሰለሞን እሱን ልጠይቅ እችላለሁ?
እሱ እሱ
እሺ